ጤና ይስጥልኝ።
ወይ እናት እኔ የምልሽ ድራፍት ድራፍት መቶልን አያውቅም። በእናትሽ ስንት ቀናችን?
እሺ ልመዝግብልዎት BGI ID ዎትን ይንገሩኝ። ወይ ደግሞ cell number
እሺ cell number
አዎ ዜሮ ዜሮ ሰባ
እባክዎትን አንዴ ይጠብቁኝ። ሶስት ዜሮ ነው ያሉት?
አይ ሁለት ዜሮ
ሁለት ዜሮ
ሰባ
ሰባ
አርባ ሶስት አርባ ሶስት ሰማንያ አምስት ስልሳ አራት
ሰማንያ አምስት ስልሳ አራት መስመር ላይ አዎ።
ይጠብቁኝ ልሎት እሺ
ፍሬ ባርና ሬስቶራንት።
አዎ አዎ እሺ ሙሉ ስሞትን ይንገሩኝ።
እሺ ፍሬኒ ፈንታው መኮንን
በዚህ በደወሉት ለመዝገብ ወይስ ሌላ ቁጥር ይሰጡኛል?
አይ በዚህ መዝግቢ ችግር የለም
እሺ የትኛው ድራፍት ነው እየመጣሉት ያሉ ነው?
ይሄን አንዳም ፈቀና አልመጣም
ሶስት ቀን ሆኖታል ከመጣ።
አዎ ሰፈሩ ሙሉ ነው ስለ እርስዎ ብቻ ነው?
እ፣ ሰፈሩ እንዳለ አልመጣም እንጂ
አድራሻው የት ነው? አድራሻውን ንገሩኝ።
አድራሻ ወደ ትሮፒካል አለም ባንክ
አለም ባንክ አለም ባንክ አዎ፣ ወደ ትሮፒካል
በማል ልትሮፕ ይመጣል።
እ እ በማል ልትሮፕ ይቆራረጣል። አለም አዎ።
ባንክ ሰላ ጠቅም ነው ያለው?
አዎ ትሮፒካል በቃ ትሮፒካል አለም ባንክ ካልሽው ያው ያውቁታል።
ትሮፒካል ኮሌጁ ነው።
አይደለም ኧረ ወደ አየር ጤና አለፍ እንዳልሽ እ፣ ምኑ ጋር ልበልሽ ልዩ ቦታውን ይንገሩኝ።
ልዩ ቦታ ንግድ ባንክ ጋር በቃ ንግድ ባንክ አካባቢ ትሮፒካል ነው የሚባለው።
እሺ አለም ባንክ ትሮፒካል ንግድ ባንክ አጠገብ ልበል ነው?
አዎ አዎ በዩና
እሺ መዝግቤ ወደሚመለከተው አካል አስተላልፍ ይሉታለሁ። ድራፍት ይመጣሉታል። አሁን ሰዓቱ ገና ስለሆነ ወይ ዛሬ ያመጣሉ ከሰዓት ወይ ደግሞ ነገ ይመጣሉታል። እሺ ሌላ ምረጥ